ጊዜያዊ ደስታ የሥጋ እርካታ የዘላለም ሕይወት አይሰጠኝምና መዳኔን ልጠብቅ ዕለት ዕለት ልትጋ መዳኔን ልጠብቅ ዕለት ዕለት ልትጋ ጊዜያዊ ደስታ የሥጋ እርካታ የዘላለም ሕይወት አይሰጠኝምና መዳኔን ልጠብቅ ዕለት ዕለት ልትጋ መዳኔን ልጠብቅ ዕለት ዕለት ልትጋ ዓለም ሥጋ ሰይጣን በአንድነት ሆነው ወደ ሞት ሊወስዶኝ መረብን ዘርግተው በዙሪያዬ ያሉ መሆኑን አውቄ መዳኔን ልጠብቅ ሌት ተቀን ተግቼ
መድኃኒት ስር ሰዶ ክንዱ አድጎ ረዝሞ ቅርንጫፉ በስቶ ፍሬው ተንሸርግጎ በቤት ውስጥ ልገኝ በንጥቂያው ቀን ደግሞ በቤት ውስጥ ልገኝ በንጥቂያው ቀን ደግሞ ጊዜያዊ ደስታ የሥጋ እርካታ የዘላለም ሕይወት አይሰጠኝምና መዳኔን ልጠብቅ ዕለት ዕለት ልትጋ መዳኔን ልጠብቅ ዕለት ዕለት ልትጋ የሥጋን ምኞት አንዳችም ሳልፈጽም እንደ ቃል እየሄድ መዳኔን ልጠብቅ መልካም መስሎ ዛሬ በዐይኔ የማየው ከመዳኔ አይበልጥም የጠዋቴ ዛነው
ስለዚህ መዳኔ ከፍ ከፍ ብሎ በዓለም ዙሪያ ሁሉ ብርሃኔ በርቶ ይታይ ጌታ ኢየሱስ በእኔነቴ ከብሮ ይታይ ጌታ ኢየሱስ በእኔነቴ ከብሮ ጊዜያዊ ደስታ የሥጋ እርካታ የዘላለም ሕይወት አይሰጠኝምና መዳኔን ልጠብቅ ዕለት ዕለት ልትጋ መዳኔን ልጠብቅ ዕለት ዕለት ልትጋ ሊመጣ ያለውን ታላቅ ክብር እያየው መዳኔን አልጥልም ተግቼ ይዛለው አክብሬ ልያዘው ታላቁ መዳኔን እንዳገኝ ከኢየሱስ የሕይወት አክሊሌ
ነፍሴ ሆይ ተመልከች ሊመጣ ያለውን ኢየሱስ ሊሰጥሽ ላንቺ አዘጋጀውን የአሁኑ ፈተናሽ በጣም ቀላል ነው። የአሁኑ ፈተናሽ በጣም ቀላል ነው። ጊዜያዊ ደስታ የሥጋ እርካታ የዘላለም ሕይወት አይሰጠኝምና መዳኔን ልጠብቅ ዕለት ዕለት ልትጋ መዳኔን ልጠብቅ ዕለት ዕለት ልትጋ ለእውነት እየታዘዝኩ በመልካም እየሮጥኩ አንዳች በሕይወቴ ምክንያትንም ሳልሰጥ በፍቅር ታስሬ አንተ ባሪያ ሆኜ ልገኝ ጌታ ኢየሱስ መዳኔን ጠብቄ
የጌታ ኢየሱስም ስንታዘሽ አክብሪ በድል አደባባይ ሁልጊዜ ዘምሪ በሕይወት መዝገቡ ስምሽን አኑሪም በሕይወት መዝገቡ ስምሽን አኑሪም ጊዜያዊ ደስታ የሥጋ እርካታ የዘላለም ሕይወት አይሰጠኝምና መዳኔን ልጠብቅ ዕለት ዕለት ልትጋ መዳኔን ልጠብቅ ዕለት ዕለት ልትጋ ወደ ወዛፍ ለመድረስ ስልጣን እንዲኖረኝ በደጆቿ መግባት ድፍረትን እንዳገኝ ጌጠኛውን ልብሴን ሁልጊዜ ያጠብኩኝ መዳኔን ሳልሰለች እጠብቃለሁኝ እጠብቅሻለሁ መዳኔ ተግቼ በሰላም በፍቅር ዙሪያሽን አድሬ ዋጋ እንድታገኝ ሲመጣ ጌታዬ ዋጋ እንድታገኝ ሲመጣ ጌታዬ